ሄሎ
ሄሎ ጤና ይስጥልኝ ቤስት ቤት
እንትን withdraw አድርጌ ነበር እስካሁንም አልደረሰኝም።
okay ስንት ብር ነበር?
አንድ ሺህ ሀምሳ ብር ብሩ ልንገር እሺ ንገረኝ።
ዜሮ ዘጠኝ ሰላሳ ሶስት
ዜሮ ዘጠኝ ሰላሳ ሶስት ዘጠና ዘጠኝ ዘጠና ዘጠኝ ሰላሳ ስምንት አርባ ሁለት
እሺ አንዴ ጠብቀኝ። ዛሬ ነው እሺ ጠብቀኝ አለኝ። እሺ ሀምሳ ነው ያልከኝ?
አንድ ሺህ ሀምሳ ብር
okay። ከዛ በኋላ deposit ያደረከው ገብቷል? መቶ እና መቶ ሀምሳው withdrawal እኮ ነው ያልኩት withdrawal አዎ አዎ አይቼዋለሁ። ገብቶ ነው ያኛው ሰርቷል
ምን አልከኝ?
ሰርቷል ያኛው ሌላው አንድ ሺህ ሀምሳ transaction withdraw አድርጌ አልደረሰኝም አዎ።
እስካሁን ነው ብለህ እኮ አዎ ገባኝ እኮ።
እ።
እሺ processing ላይ ነው ያለው። ትንሽ እ, ቆይተህ እንትን በለው ይገባል ምን አይገባም ወይስ ምንድን ነው?
ይገባል ይገባል። processing ላይ ነው አይቼው እኮ ነው።
እኮ ታዲያ ይቆያል እ፣ አዎ፣ ዛሬ ይገባልሃል። ካልገባ ሪፖርት አደርግልሃለሁ ራሴ
አልገባኝም ይለያያል እንዴ ድርጅት
ማለት
ማለት ለ- እስካሁን ቶሎ የሚገባልኝ ለምንድን ነው የገባኝ ያው አጋጣሚ ፈልጌው ነበር ዛሬ አስብ ነበር አይ ታፓ አሁን ለጊዜው እንትን እያለ ነው። ለዛ ነው እ?
ፔን- ፔንዲንግ በጣም ብዙ ትራንዛክሽን እያካሄ እንትን እያለ ስለሆነ እያስተናገደ ስለሆነ ነው።
እኮ በሌላኛው ለመጠቀም እንዴት አድርገህ መጠቀም ችለው ይዝሯል ለማድረግ በሌላ
በሌላ እ፣ አለ ማለት አሁን አለልህ እኮ አማራጭ እኮ አለልህ። ዊዝድሮ ስትል እኮ አማራጩ እንዴት አድርገህ voucher ምናምን ነው የሚለው ስላልገባኝ ሳንቲም ፔ የሚልም አለ።
እኮ እንዴት ነው አድርገህ ሳንቲም መጠቀም ችለው ሳንቲም ፔ ላይ ገብተህ information የሚጠይቀን ሞልተህ በዛ መውጣት ትችላለህ። ይሄኛው ብር ግን አንዴ process እንዲያደርግ ስላዘዝከው process እያደረገ ነው። processing ነው የሚለው እዚህ።
እኮ አንዴ አምስት መቶ አንዴ ስድስት መቶ ተልቶሎ እኮ ነው የሚገባው ይሄ ስለበዛ ነው ወይስ ምንድን ነው በዝቶ ነው ወይስ ምንድን ነው ይሄ ብቻ ነው ያልገባው ወይስ ቆ- ሌላም ያልገባ አለ?
ሌላው ተልቶሎ ነው የሚገባው ይሄ ዛን ያልገባ
አይ ይሄ ያው ይገባል፣ ይሄም ይገባል። ትንሽ ቆይ ተጠብቀው፣ ትንሽ እሺ።
ጠብቀው እና ይገባል። እሺ